ጤና ይስጥልኝ ቢጂአይ ኢትዮጵያ ብርሃን ነኝ። እባክዎት ምን ልርዳዎት? ጤና ይስጥልኝ እየ
ይሰማል ደንበኛችን?
አፋን ኦሮሞ መን ቤኩ
ጤና ይስጥልኝ ደንበኛችን ይሰማዎታል?
አፋን ኦሮሞ
አማርኛ መናገር ይችላሉ ደንበኛችን ከይቅርታ ጋር?
ሲሚ ካርድ ካርዲን የላፊታ ተደበ ሲሚን ኩኒን ነላላሜ
ደንበኛችን ከይቅርታ ጋር አ- አማርኛ መናገር ይችላሉ?
አርሺን የላፊታ ተደበ
ደንበኛችን አፋን ኦሮሞ አኒም ቤኩ
አከሲ
ዬ
ብሪን የላፊት ካርዲ በስማሩ ቀርሺ የላፊታ ተደበ
ደንበኛችን ይቅርታ አጠገቡት አማርኛ መናገር የሚችል ሰው አለ?
አየ አየ
ይሰማል ደንበኛችን?
እ
ይቅርታ አጠገቡት አማርኛ መናገር የሚችል አለ?
እ
አማርኛ መናገር የሚችል ሰው ካለ እርሱን ያገናኙኝ።
አማርኛም ቤኳን አፋን ኦሮሞ